ሄሎ ፒርስ አቤ ነኝ።
ሰባ ሶስት ስልሳ ሁለት ምን ሆነ?
ልጅ አለም እኮ አሳይን አድርጊው።
ምን የት ኦርደር ነው?
አዎ
እ?
አዎ አዎ
ጽፎበታል ልጅ አለም ብሎ አዎ
መስመር ላይ ጠብቀኝ። ማን ነው ስምህ?
ሰይድ
ማ?
ሰይድ በድሩ
ሰይድ በድሩ። መስመር ላይ ጠብቀኝ ሰይድ።
አረ አሳይን አድርጊው እኮ ነው ያልኩት። ምንድን ነው?
እኮ አሳይን በጽፎበታል ወይ?
አዎ ጽፎበታል አልኩሽ አይደል? ምንድን ነው መስመር ላይ ጠብቀኝ? ሌላ ስራ አልሰራም።
አስወጣልሃለኝ